ድራፍት ማሽን እንዲያስተካክልልኝ ደውዬ ነበር። ቅድም ይደውልሻል ተብዬ ነበር እና ልጁ ሊመጣልኝ አልቻለም። የጠበቅኩ ነው።
በዚህ ነበር ያስመዘገቡት።
አዎ፣ በዚህ ስልክ አዎ።
እሺ፣ መስመር ላይ ጠብቁኝ። አንዴ ደመኛችን
እዛ ጋር ስድስት ነው እንጂ ወደ እዚህ ወስድ-
ላይ ያለው ደመኛችን አዎ አለው።
መሲ ባርና ሬስቶራንት ነው ታደለም።
አዎ አዎ
አዎ ደመኛችን እ፣ ቅሬታውን ተመዝግቦ ወደ ሚመለከተው አካል ተላልፏል።
ግን አልመጣልኝም።
አዎ እ፣ ምናልባት በሆኖ ሊሆን ስለሚችል ተምረው ቁሜ
አዎ፣ ከሁለት ሰዓት አይደለ በፊት ያስመዘገቡት።
አዎ አዎ አዎ እና ምናልባት ወረፋ ሆኖ ሊሆን ስለሚችል እባክዎ ደንበኞችን በትዕግስት ይጠብቁ። እኔ ግን እስካሁን እንዳልመጣሎትና አስቸኳይ እንደሚፈልጉት አድርጌ ወደሚመለከተው አካል ደግሜ አስተላልፍልዎታለሁ።
እሺ እሺ ማ አንድ ያስተላልፍልኝ ሌላ ምረጡት ነገር አለ?
እንትን ኦክሲጅን እናንተ ጋር ነው ወይስ
እ፣ ለመመዝገብ ነው የፈለጉት?
አ እዚሁ መጥቶ እንዲያጥብልኝ ማለት ነው። ኦክሲጅን ችግር የለም እዚሁ መጥቶ አጥቦልኝ አስተካክሎልኝ የሚሄደው ራሱ ነው የሚገጥመው አካል ነው።
ኦክሲጅን ማለት የሚያጥብልኝ እም እዚሁ አጥቦ ምናምን ገጥሞልኝ ነው። አዲስ ቤት ነው እና ገና አሁን ዛሬ ልንጀምር ነው። ጠዋት ጀምሮ እየጠበቅናቸው ያለ ነው። እዚሁ አ- የሚመጣው የሚገጥምልኝ ልጅ ያጥበዋል። አጥቦ ምናምን አስተካክሎልኝ ነው የሚሄደው።
እ፣ አዲስ እንትን አሉት ማለት ነው። አዲስ ሲሊንደር አ ማሽን ተከራይቼ አ እህ። እርግጠኛ አይደለሁም ደንበኛችን፣ ግን እሱ መጥቶ የሚያስተካክለው ይመስለኛል።
እሺ እሺ እሺ፣ ደንበኛችን ሌላ ምረዶት ነገር አለ?
የለም ማሽን ብቻ ነው ያኛው ነው ያኛው